ሄሎ ሰላም ነው?
እግዚአብሔር ይመስገን።
እ፣ ምንድን ነበር order አድርጌ ነበረ በቀደም እና እሺ ዛሬ መጥቶልኛል። አብዛኛው ቲማቲም ግን አልቋል ብለው ነበረ።
አዎ ቲማቲም warehouse እጥረት ስላጋጠመን ነው። ነገ እንልክሎታለን። ይቅርታ በጣም አ- ብሩን refund እናደርጋለን ብለው ነበር እና refund ሳይሆን ባለው ቢላክልኝ ብዬ ነበረ።
አይ ጠዋት እንልክሎታለን። ነገ እንልክሎታለን።
refund ብላኛለች ግን እርግጠኛ ነሽ?
በዚህ ስልክ ቁጥር ነው
በዚህ ስልክ ነው order ያደረጉት?
አስራ አንድ ቤት እኮ አ- እርሶ refund ነው የሚፈልጉት ወይስ እኔ እቃውን ነው?
ቲማቲሙ እንዲመጣ ነው።
በቃ ስለዚህ እቃውን ነው የምንልክሎት። እስቲ check አደርገዋለሁ refund list ላይ እ፣ ከገባ ጠዋት ደውለውልን ነበር።
ጠዋታ ብዙ እቃ ነበረኝ እና እነሱን እንትን ለማለት ስደውል በዛ በመስመር ስልኩ አዎ እንትን ሀያ ኬጂ ነው አይደል እርሶ?
አ፣
በቃ እሺ ይኸው አውጥቼዋለሁ ከ list ላይ ነገ እንልክሎታለን።
እሺ፣ ነገ እሑድ ትሰራለች?
አዎ እንሰራለን። እርሶ መቀበል ከቻሉ እኛ ችግር እንሰራለን።
የለውም።
እሺ
እሺ፣ thank እሺ እሺ፣ እናመሰግናለን። መልካም ቀን።